hello ፔጅ ሳቢ
ሄሎ ፔጅ ሳቢ ነኝ። አቤት እ ሰላም ነው።
እግዚአብሔር ይመስገን።
እንትን ነበረ በ- በዩ ነው አይደለ?
አዎ እ ለመመዝገብ ፈልጌ አሁን ሰዓት ሰው ይዤ ልመጣ ነበር ዋስ እና
እ እ ለመመዝገብ ፈልጌ ዋስ ይዤ ልመጣ ነበር ከሰዓት እና እሺ
እ በ- ኮፒ ይቻላል እንትኑ የመታወቂያው የእሱ እ- የዋሱ
እስኪ color copy ነው።
አንዴ ቆይ። hello አቤት ትችላለህ ኮፒ ማምጣት?
እሺ፣ አመሰግናለሁ።
እሺ